ሮጥ ነስትልኝ
ሄሎ
አቤት ጤና ይስጥልኝ ሰላም ዋሉ አብሮ ይስጥልኝ። እግዚአብሔር አይ አዳም ከአዳማ ተልኬ ነው ሂሳብ ነበረኝና account account ስጣቸው ብሎ ነው ምን አሉኝ? ይቅርታ
የመኪና ክራይ ነበረኝና ተቋረጠ።
ይሰማል
ምን ሄሎ አሉኝ?
የመኪና ክራይ ነበረኝ የሚከፈል payment payment ነበረ
እሺ ማን ልበል?
ዳንኤል ተስፋ ማርያም የሚለው ማለት ነው
ዳንኤል ተስፋ ማርያም የሚለው የሁለት መኪና ነበረኝ የሚከፈል
የምን ካ- ምን- ምንድን ነው የሚሰሩት?
መኪና እንትን ነዋ መኪና ክራይ ነው እኛ እኛ ክራይ ገባኝ።
በክራይ ነው የት ነው የተመኙት?
መቀሌ መቀሌ
ታርጋ ይሰጡኛል?
ሀያ ሶስት ስልሳ ዘጠኝ ስልሳ ሶስት ዘጠኝ ሀያ
ስልሳ ሶስት ዘጠኝ ሀያ
ሀያ ሰባት አምስት ሀያ አርባ ሰባት አምስት አርባ የመቼ ነው ያልገባው?
ምን አልሽኝ?
የዚህን ወር ነው ያል እየጠየቁ ያሉት?
አዎ፣ የ May April April April April አልተከፈልንም። የአፕሪል የአፕሪል አልገባሉትም? ስራ አልተከፈልንም።
ጨርሰዋል እንዴ?
አልጨረሱም፣ እየሰሩ ነው።
እሺ እስቲ ለምን እንዳልገባ እርግጠኛ አይደለሁም እና check አድርጌ ያለውን ነገር እንዲገባሉት ለማድረግ እሞክራለሁ።
አማን ያውቀዋል። አማን ጋር ደውለሽ እንትን ብታደርጊ አይ account ኣቸው ስጥ- account ያንተ account ልግ- ስጣቸውና ያስገባል ነው ያሉና እሺ ተነጋገሩሽ።
እሺ እሺ፣ አወራችሁ አወራዋለሁ ማለት ነው።
እሺ እሺ እሺ እሺ መልካም ጊዜ።
እሺ